ጤና ይስጥልን Best Bet ረድኤት ነው የምንረዳው?
አብሮ ይስጥልን። ማታ ወጪ ለማድረግ ትኬት ሞክሬ ነበረ እና
እሺ
maybe አይተሽው ከሆነ pending ላይ ነው ያለው። ሁለት መቶ ሀምሳ ብር ወጪ ለማድረግ ፈልጌ ነበረ እና
እ፣ አዎ፣ ሁለት መቶ ከሶስት መቶ ብር ጀምሮ ነው ወጪ ማድረግ የምትችለው። ግን ቼክ ላድርግልህ። አሁን የደወልክበት ነው የ Best Bet ቁጥር?
አ አሁን ባደወልኩበት ስልክ ነው እሺ ፔንዲንግ ላይ ነው።
በ voucher ነው ዊዝዶ ያደረግከው። አካባቢ ላይ አዎ።
የ Best Bet ሱቅ ካለ አዎ እዛ ነው በመቸር መቀበል ነበረ የምትችለው።
እ
የ Best Bet ሱቅ ካለ አካባቢክ ላይ ከዛ አ ነው መቀበል የምትችለው።
ነው አዎ ያ ያ ማለት ይሄ እንትን የሚጫወቱበት አካባቢ እ የሚጫወቱበት አካባቢ አዎ
እሺ እነሱ ጋር እንትን ስከፍት ነው የሚወርደው ማለት ነው።
አይ ከእነሱ መቀበል ትችላለህ። ከ እንትን ከ ከ- ከ Best Bet ሱቅ በቃ ከሶስት መቶ ብር ጀምሮ ነው ዊዝዶ ማድረግ የምትችለው ወደ account።
አይደል እና አዎ አንቺ system ኡ ላይ ያለውን ወደ እኔ እንዲመለስ reverse ማድረግ አትችይም ወይ ደግሞ መለስ እንዲመ አንችልም፣ ግን step ኡን okay ልንገርህና አንተ መልሰው ትችላለህ።
እሺ ንገሪ እሺ፣ account history ውስጥ ስትገባ እ voucher የሚስትር- ሂ- voucher history የሚል አለ።
እሺ
እ፣ ከዛ አክ- voucher history የሚል አለ። ቀኑን አስገብተህ search ስታደርገው voucher code የምትላለች እሺ እሱን ኮፒ ታደርገውና deposit ላይ ሄደህ voucher code ኡን አስገብተህ deposit ስትለው ይመለስልሃል ወደ account።
እሺ እናቴ እሺ check ላድርገውና ልመ- መልሼ እሞክርልሽ እሺ እሺ እናቴ ችግር የለውም። እሺ አመሰግናለሁ እኔም አመሰግናለሁ። መልካም